hello hello
አይ
ሰላም ጤና ይስጥልኝ ቴሌቢ
ብር እየተቆረጠብኝ በምክንያት እንደምታቋርጥልናል
የቴሌቪዥን game ደንበኛ ከሆኑ በየቀኑ ትኬት ይገባሎታል። በሚገባሎት ትኬት game ኦችን መጫወት ነው።
እ
የቴሌቪዥን game ደንበኛ ሲሆኑ በየቀኑ ትኬት ይገባሎታል።
ዛሬ ብሩን እየቆረጠኝ ለማቋረጥ ፈልጌ ነበር።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚል አለ እሱን ይጫኑ።
ስንት
ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ
አዎ